ሄሎ ጤና ይስጥልኝ። ሄሎ
ስነጋ ሄሎ ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
መቶ ሰከንዶች ነው የምንደርገው።
ጉያ ችግር ለማለማኝ አጣት ስራሽ ወጣች
ይቆራረጣል ድምጾት፣ ይቅርታ
አረ
ይቆራረጣል ድምጾት።
አባርዶ
ሄሎ ሄሎ አብረ
ይቆራረጣል ድምጾት ትንሽ።
በይለቱ በየቀኑ ሁለት ሁለት ብር ይበላል። እሱን ለማቋረጥ ፈልጌ ነበር።
እሺ ከዚህ በፊት የተመዘገቡት የሚጫወቱት game አለ
አቤት የሚጫወቱት game አለ ከዚህ በፊት
ኧረ የለም።
በዚህ ቁጥር ነው የሚቆርጡበት ካርድ።
አዎ እሺ አንድ መስመር ላይ ጠብቁ። እሺ በየቀኑ ሁለት ብር የሚቆረጥበት የቴሌቪ win game ደንበኛ ስለሆኑ ነው።
እና እንደቆረጥ ፈልጌ ነው።
እሺ እና ይቋረጥሎት ይቁምሎት።
አዎ እሺ አንዴ መስመር ላይ ጠብቁኝ። እሺ ተቋርጧል። ከዚህ በኋላ አይቆረጥቦትም ማለት ነው።